ሰላም ነው ወይ? አሎ
ሄሎ፣ አሎ፣ አቤት አቤት፣ ይሰማል።
ጤና ይስጥልን። ሰላም ነሽ ወይ?
ይስጥልን፣ እግዚአብሔር ይመስገን።
አቦ እንትን ለመረዳት ይፈልጉ ነበር። ይህን ስል ቁጥሩ ቤት ቤት ላይ የተጫወቱት አንድ ሺህ ብር ከትናንት ወዳ አስወጥቷል።
አንድ ሺህ ብር አዎ እሺ፣ ምን ሆነ? አንድ ሺህ ብር እና የወሰደ የወሰደ ስል ቁጥር ለማስፈለግ ነው።
እሺ፣ ንገረኝ። ቤት ቤት ቁጥርህን
እ ቤት ቤት ቁጥርህን ንገረኝ።
በዚህ ላይ ነው ዜሮ ዘጠኝ ዜሮ ዘጠኝ
ሰባ ስምንት ሰላሳ ስምንት ሰባ ስምንት ሰባ ስምንት ሰባ ስምንት
ሰላሳ ሰላሳ
አርባ ዘጠኝ አርባ ዘጠኝ
ሀያ አራት
ትናንትና ነው ዛሬ ከትናንት ወዳ ጠዋት
እ?
ማታ ሌሊት ስድስት ሰዓት አካባቢ ምን አልከኝ? ሄሎ፣ ስድስት ሰዓት አካባቢ ከትናንት ወዳ ሌሊት ማለት ነው።
ከትናንትና ወዲያ ሌሊት አዎ ስድስት ሰዓት አካባቢ
ቆይ፣ እሺ፣ አንዴ በፈረንጅ በስምንት ማለት ነው ወይስ በዘጠኝ?
መስጊድ ብሄድ ምስ ሰጋል በይ ታሪክ እይሩ ሄሎ ሄሎ ሰባት ነበር ሰባት ነበረ ሰባት ሰባት አዎ